C'est bon? Hello አቤት ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ቆቦ ግራናይት አዎ፣ ከ We Plus Solution ድርጅት ነው የምደውለው።
እሺ፣
የ We Plus Solution provider መተግበሪያ ላይ አገልግሎት ለመስጠት ተመዝግበው ነበር።
አዎ፣ እ፣ አሁን ላይ አገልግሎት መስጠት ስለጀመርን ያለምንም ወጪ ከተጠቃሚዎች ጋር መገናኘት እንደሚችሉ ልነግሮት ነው የደወልነው።
እሺ፣ እ፣ ከዛ በተጨማሪ ዊ ፕላስ Solution Provider ጥቅሙ አገልግሎት ሰጪዎችና አሽከርካሪዎች የሚመዘገቡበት መተግበሪያ ነው።
አዎ፣ እናንተም ዊ ፕላስ Solution User የሚለውን መተግበሪያ አወርዳችሁ የምትሰጡትን አገልግሎት መመልከት ትችላላችሁ። ከዛ በተጨማሪ መተግበሪያው ላይ የትራንስፖርት ከአርባ አራት በላይ የተለያዩ አገልግሎቶች እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦች አሉ። እነሱም መገልገልና መጠቀም ትችላላችሁ።
እሺ፣ እሺ፣ እናመሰግናለን። መልካም የስራ ቀን ይሁንልዎ።
እሺ፣ አመሰግናለሁ።
እሺ፣ ቻው።
ቻው።